ከዚያ ቤተሰብህ ዋሽንግተን የምትኖረው?
እመቤቴ ለማስመዝገብ ነበረ ቀጠሮ።
ለመቼ ነው?
ዶክተር መላኩ ጋር ነው የምፈልገው። ማክሰኞ እሺ፣
ይገባል አይደል?
ይገባል። አዎ።
እሺ።
ካርድ አለዎት ከዚህ በፊት?
እ፣ የላትም ልጄን ነው ይዤ የምመጣው። ራኬብ
እሺ።
አዲስ ነው።
ራኬብ ማን ነው?
ራኬብ ይልማ hello።
ይሰማል።
አዎ ድምፅሽ ያንዴ።
ዜሮ ዘጠኝ አስራ አንድ የእሷን ነው የምነግርሽ።
እሺ።
ሀምሳ ስድስት ሰማንያ ዘጠኝ ሰማንያ ዘጠኝ።
ሀምሳ ስድስት ሰማንያ ዘጠኝ ሀያ ሁለት
እሺ።
እሺ በቃ ለማክሰኞ ይዣት እመጣለሁ።
እሺ፣ ተይዟል። ሁለት ሰዓት ተኩል ይገባል ዶክተሩ።
እ እ ሁለት ሰዓት ተኩል ይገባል ዶክተሩ። መታችሁ ካርድ አውጡ።
እሺ እሺማ thank you እሺ